አረስቶልን ጠዋት withdraw አድርጌ ነበረ account ኤ ላይ አልገባልኝም።
ስልክህ ነው?
ምን አልሽኝ?
ቤት ቤት ስልክህ ነው?
አዎ
ስንት ብር ነው?
ሶስት መቶ ብር
ገብቷል እኮ አባቴ በሳንቲም ፔ አይደለ? ገብቷል
እ ገብቷል። ወደ 86500706 ቴሌ ብር ላይ ገብቷል።
ቴሌ ብር ላይ ነው የገባው።
አዎ
እሺ እሺ፣ መልካም ቀን።